hello ጤና ይስጥልኝ።
አብሮ ይስጥልን።
ተቋረጠ መልሼ ደወልኩለት።
አዎ፣ OK ተቆርጦ ነው። OK አ ስንት ኪሎ ነበር አጠቃላይ order ያደረጉት?
ወይ ስንት ኪሎ ነበረ? አምስት አምስት አስራ አምስት እንደገና ሁለት ሁለት አራት አ- ሀያ ኪሎ ይሆን?
ሀያ ኪሎ OK። እሺ። ስለዚህ ዛሬ ወጥቶሎታል። የሹፌር ስልክ ልስጥ?
አይ በቃ ወ- ከወጣ ችግር የለውም ይደውላል።
አ የት እንደደረሰ ምናልባት ማወቅ ከፈለጉ የሚያደርገው ወይ?
የሹፌሩን ስልክ መስጠት ይችላል።
ችግር የለውም ችግር እሺ።
የለውም። ቤቱንም ስለሚያውቁት ይመጣል። አይ ለዛሬ ሀያ አራት ሰዓት ስለሚል ሌሎች አዎ።
ቡድኖች መግዛት ፈለው ዛሬ አዎ።
ከመጣ ሌላ እንዳይገዙ ለመረጃ ነው ልክ ነው።
እሺ? እንጂ ወጥቶሎታል።
ዛሬ ከወጣ ችግር የለውም ይደውላል ራሱ።
እሺ፣ እሺ፣ እሺ እሺ እሺ። መልካም እሺ።